ሄሎ ሰላም ጤና ይስጥልኝ ቤት ቤት ሰላም እንዴት ነው?
እግዚአብሔር ይመስገን።
አለን እኔ ዲስክ ልኬ ነበር። ዳግም ማን ልበል አንተን ዳግም እ እ ዳግም ዳግም ዳግም ነገሌ አ እሺ ምን ሆኖብህ ነው ዳግም እ ሬድኪኑ ማድረግ ፈልጌ ነበር። እንትና ነግሪክ ነበር አልተመቸኝም ነበር።
ሬድኪኑ?
ለማብራት ነበር አ ለመቀየር ነበር ታሪሽን ነው
አይደለም ጎልደን ነበር።
እሺ በጣም የተበላሽ አስቸጋሪ ተጫዋቾቹም ለመዱት
ኦኬ አሁን ከጎለን ወደ ሬድ ኬኖ ለማድረግ ለማድረግ ነበር። አ እሺ፣ እሺ ያው አሁን እንድ- ይሰሩልሃል ሻ- ሲመጣ አዎ እስኪ የማ- የማይበላውን ሲስተም አድርጉልኝ። እስኪ በጣም የተበላ ነው። የማይበላውን ሲስተም ቀይሩልን። እስኪ በጣም የተበላ ነው።
እሺ፣ እሺ፣ እሺ፣ አደራ አሁን እኔ ዲስኩ ልክ ያለው በቃ ችግር እሺ የለም።
ሲመጣ አክሰብት በሉት። እሺ እሺ እሺ ዳግም ነገር ላይ ነው።
ዳግም ነው የለው እሺ እሺ